ሄሎ ሰላም ጤና ይስጥልኝ። ቤስት ቤት ከዳነ እባክዎ ልርዳው?
withdraw አድርጌ ነበረ በሳንቲም ፔ ማለት ነው።
እሺ
እና confirm አድርጌልሃለሁ ብላኝ ነበረ። አላ- አልሆነም። አሁንም አልገባልኝም ቴሌ ብር ላይ
ቤስት ቤት ቁጥር የደወልክበት ነው አ ሌለ። እሺ በቻፓ ነበር withdraw አሉ?
አይ በሳንቲም ፔ
okay እሺ
እ?
እሺ እያየሁልህ ነው። እሺ ጠብቀኝ አንዴ።
እሺ። አይ ሌላ ሰው ጋር ይባላል።
እሺ። እሺ ስንት ብር ነበረ?
ስምንት ሺ አንድ ሺ አንድ ሺ
confirm አድርጌልሃለሁ የተባልከው ቴሌግራም ላይ ነው? ይቅርታ ወይስ ደውለህ ነበረ?
ደውዬ አሁን
okay አንዴ ጠብቀኝ እሺ። መስመር ላይ check ላድርግልህ ማለት እንዳለ እና ከዛ አየውልሃለሁ።
ያው ከሆነ
ሄሎ ወይ
እሺ፣ ወደ ተመሳሳይ ቴሌ ብር ቁጥር ነው አስራ አንድ ሰላሳ አምስት ሀምሳ ስድስት ዜሮ ሶስት አ እሺ እሺ ገብቶልሃል። እሺ አስር ሺህ ብር ከቤስት ቤት account ወጪ ተደርጎ ወደ ቴሌብር ቁጥር ገብቶልሃል ሶስቱ።
አመሰግናለሁ።
እሺ እኛም እናመሰግናለን። እንደማያችሁ መልካም ቀን